hello ሰላም ጤና ይስጥልኝ Best Bet
እንትን deposit ለማድረግ ብዬ promo code ኡ ምንድን ነው እየጠየቀኝ ነበር።
promo code ኡን ዝለለው። እሺ ምንም አይሰራም
እና እንዴት ላድርግ? ዝም ብዬ በ ዝለለውና እሱን dashboard ኡን ዘለለውና ወደ ሌሎቹ ላይ ግባ።
deposit ለማድረግ እንዴት ነው ታብራሪኝ ትችላለሽ?
እሺ በምን ላሳይህ? እንትን ላይ ልላክልህ? አንድ ቴሌግራም ላይ hi ብለህ ትልክልኛለህ?
አሁን ልላክልሽ?
አዎ
እሺ ይኸው ቆይ
ቴሌግራም ላይ
አዎ ይኸው hi ብያለሁ።
እ በእንትን የተጻፈው ነው በ hello የሚለው ጴጥሮስ የሚለው ነው።
አዎ ቴድሮስ አሁን አሁን የላኩልሽ አሁን አሁን ቴድሮስ ብዬ ልክልሻለሁ።
እሺ እሺ
እሺ ላኪልኝ።
እሺ ልልክልህ ነው።
ሀብታሙ ይላል። አንቺ ነሽ?
ሀብታም ነው የሚለው ያንቺ ነው?
ሳይሆን ሀብታም። አዎ
እሺ እሺ ልልክልህ ነው። እ ዲቦ አሳይ ልክ ይልሃለሁ።
እሺ እሺ እሺ አባ